Hello ጤና ይስጥልኝ Best Bet ሐረግ ነኝ። እባክዎ ምን ልርዳዎ?
እንትን ነው ከትላንትና ተወዲያ ማታ እስካሁን ብር አልገባም። ምንድን ነው ሰበቡ?
ትናንትና ማታ አይ ትላንትና ተወዲያ
ከትናንት ወዲያ በቻፓ ነው? እሺ እሺ check ላድርግልህ። ብር አልገባም ከትናንት ወዲያ ማታ። ሄሎ ሄሎ ስንት ብር ነው?
ሶስት መቶ ሶስት መቶ okay። አሁን ደውለህልኝ ነበር? አዎ አዎ
አዎ እሺ እ ትንሽ process ላይ ስለሆነ ለቻፓ አሳውቅልሃለሁ።
እሺ እሺ እሺ መልካም ቀን